ሄሎ ሄሎ ወይ እንደዚህ ደወልክ ነበር?
አ እሺ እዚህ ዜሮ ዜሮ ሰባ ስትወርድ ነው ማለት ነው።
ዜሮ ሰባት ምን ሆኖብህ ነው?
አሳውቂያለሁ። አሁን ለሶስተኛ ጊዜ ብዬ ደወልኩልህ እና ምን አሁን ሆኖብህ አልወጣልኝም አልወጣልኝም።
ኦኬ አንተ መስራት ስላልቻልክ እንዲወጣ ቤት እ?
አልወጣልህ ሆኖ ነው።
ኧረ አሪፍ ከተማ ቀይሩ ነው
ከስተመር ቦታ ቀይሩ ታዲያ ያሳውቃል እኛ ጋር
ሁለቴ ነው ያልኩት። እንዴ ስምህም አልበል አብርሃም አልሰራውም ብለሃል አብርሃም?
እንዴ ቦሌ ቡልቡላ እኮ ነው ያለው ከስተመር እሺ ቆይ እናሳውቅልሃለን። ዜሮ ዜሮ ሰባ ስድስት አልሰራም ብሎች ነበር አዎ እኮ ምግቡን ይዘዋል እንዴ አብርሃም?
አ መጥቶ ይሰድ ነው የሚፈልገው ማለት ነው። እዛ ምግብ ቤት አይቀበሉም።
ኦኬ እሺ እሺ አብሽር እሺ እሺ